ጤና ይስጥልኝ ሙሐመድ።
Hello ጤና ይስጥልኝ
አብሮ ይስጥ- መሐመድ።
እድሜ ይስጥልኝ። ወይ ሙሐመድ ናት።
አዎ።
እሺ ከ WePlus Solution ነው የምደውለው።
እ?
ከ WePlus Solution ነው የምደውለው።
እሺ እኝ- እኛ application ላይ ተመዝግቦ ነበረ ምን?
እ፣ ምዝገባ application ኣችን ላይ እና እ፣ በአሽከርካሪ ነው ወይስ እ፣ challenge ሁኔታው ነው ለመጠቀም የተመዘገቡት?
Okay እንትኑ ናቸው
challenge ኡን እሺ እ፣ አሁን የተመዘገቡት እርሶ WePlus Solution Provider የሚ- የሚለው ነው። እሱም አሽከርካሪ ላይ የሚመዘ- አሽከርካሪዎች የሚመዘገቡበት ነው። ለተጠቃሚ ግን WePlus Solution User የሚለውን ነው መጠቀም ያለበት። እ፣ ስለዚህ እሱን በማውረድ አሸናፊ የሚያደርጉትን referral code ማግኘት ይችላሉ።
app ኡ የተለያየ ነው።
አዎ የተለያየ ነው። አሁን የተመዘገቡት አሽከርካሪዎች የሚመዘገቡበት ነው እና በ Play Store እና App Store ላይ ማግኘት ይችላሉ። application ኣችን ጨም- በተጨማሪም ሶስት መቶ ሀምሳ አገኝ አርባ አራት service ኦች እና ትራንስፖርት አገልግሎት መጠቀም ይችላሉ። እሺ አመሰግናለሁ በጣም